ሄሎ ሄሎ፣ ያው እንደምን አላችሁ?
እግዚአብሔር ይመስገን። እንዴት ነህ?
ደህና እግዚአብሔር ይመስገን። እ መርሃባ ትራንስፖርት ሚኒባስ አይደለ?
አዎ።
እ ለነገ የሁለት ሰው ፈልጌ ነበረ
የት
ጅጅጋ።
ይገኛል?
እሺ፣ ነው ያለኸው?
እንዴት- እኔ ድሬዳዋ ነኝ፣ ከድሬዳዋ ጅጅጋ።
ቁጥር ጻፍሽ? ዜሮ ዘጠኝ የድሬዳዋ ቁጥር።
የድሬዳዋ ቁጥር አዎ።
እሺ፣ በእናትሽ ደግሜ ልደውል? ውጪ እሺ።
ነው ያለሁት እ?
እሺ፣ እሺ፣ ደውልልኝ።
እሺ፣ እሺ።